ለምን በዚህ አትደውይላቸው?
ሄሎ ሄሎ ጤና አስራ ይስጥልኝ።
ሁለት በኋላ አብሮ ይስጥልኝ።
ከ ChipChip ነበር የምንደውልልዎት።
ኬት ከቺፕቺፕ እሺ
Information ለመስጠት ነበር የደወልንልዎት። እ፣ እሺ።
ChipChip app ን update አድርገዋል?
አይ አላረኩም።
እሺ እ፣ Chip Social ብለው እዛ ላይ update ያድርጉት ከ Play Store ወይም ከ App Store update ም።
ካደረጉት በኋላ እርስዎ create ሲያደርጉ ወይም admin ሲሆኑ ከሁለት መቶ ብር በታች የሆነ order ካደረጉ ያው gift አለ ማለት ነው እሺ እና order ያድርጉ። ሌላው ደግሞ አሁን የ group member እስከ ስድስት ሰው ብቻ ነው የሚያስፈልገው፣ ቀንሷል እሱ
እሺ እና ሌላው ደግሞ ChipChip ቴሌግራማችንን join አድርገው እዛ ላይ mini app አለ፣ እዛ ላይም order ማድረግ ይችላሉ።
እሺ እሺ እሺ፣ እናመሰግናለን። መልካም ቀን።